ጤና ይስጥልኝ thank you። hello hello አቤት አቤት ጤና ይስጥልኝ አብሮ ይስጥልኝ ሰላም ጤና ይስጥልኝ። ይኸው አለን አቤት አቤት ዶንኪ ቲዩብ ነው፣ ቀጥታ ስርጭት ላይ ነን። እሱ ድንቅ ልጅ መጠቆም ፈልገው ነው።
እ፣ ከ- እስካሁን ተሳተፉት ነው ወይስ አዲስ ልጅ ነው?
እ፣ አይ አዲስ ልጅ አዲስ ሆኖ አምስት ዓመት እና ከዛ በታች የሆኑ ልዩ ተግባቦት ያላቸው ተሰጥኦ ያላቸው ከአምስት ዓመት በታች አዎ እና የእርስዎ ቤተሰብ ያልሆኑ አምስት ዓመት እና ከዛ በታች
የእርሱ ቤተሰብ ያልሆነ
አዎ አዎ በሰፈር የሚያውቁት ወይም ጎረቤት መጠቆም ይችላሉ።
እም፣ ያልሆነ የሚሆነው በቃ እሺ፣ መልሼ እደውላለሁ። እሺ፣ እሺ እሺ እናመሰግናለን። መልካም ምሽት።
እሺ።